another? That we find the right time. That was what we had to do.
ሄሎ
ሄሎ
ስፖርት ነው ምን ልርዳዎት?
አ፣ አሁን እ፣ ከኦልድ ስፖርት withdraw አድርጌ ነበርና እህ፣ ከዛ እስካሁን ድረስ አልመጣልኝና በቴሌግራም screenshot አድርገህ ላክ ተባልኩኝና ልኬ ነበርና እስካሁን ድረስ መልስ አላገኘሁም።
እሺ ይጠብቁ፣ እ፣ እናሳውቆታለን። እዛው ቴሌግራም ላይ እናሳውቆታለን።
እሺ